Era sull'investimenti vorrà vaccomillistaa.
Lä- Lähettiin nillä Reddit Reddit.
Ee, ስንት ሰዓት ነበር ያወራሃት?
እኔ ትንሽ ቆየ እ ትንሽ ቆየ ትንሽ እሺ ዘጠኝ ሰዓት ከሆነ ስለምትወጣ እሷ ረዴት የላችም።
ወይኔ እና እኔ እሺ አንቺ ይልኝ በቃ ምንድን ነው ምን ሆኖብህ ነው አባት?
ስኬት ልኬላት ሁለት ኬት ልኬላት ቦነስ አልገባልኝም እሺ ል- ልክለታለሁ ቶ- ቴሌግራም ላይ ልካዋል ትኬቱ?
አዎ ማን በሚል ስም ነው የላካው?
Life of me ይላል
ሁለት ትኬት ነው?
አ- አይደለም አንዱን ልኬ መጀመሪያ ከዛ የኔም ጻፉበትና ላክ አለችኝ እ፣ ቴሌግራም ለማ- ለማ- እሺ፣ እ፣ የመቼ ትኬት ነው?
ማታ የትላንትና?
አዎ እሺ check አድርጌ እጽፍላለሁ ቴሌግራም ላይ እሺ።
እህቴ አ- አን- አንቺም እንደሷ ብትሆን ይሻላል አይ አይደለም መልስላለሁ። checking ብያለሁ ቴሌግራም ላይ ቦነስ ነው ያገባልህ አንድ ጨዋታ ወጥቶብህ ቦነስ ነው?
አልገባኝም አዎ እና አንድም withdraw አድርጌያለሁ አም- አምስት መቶ አምስት መቶ ዘጠና ብር እሺ የትኬቱን እሱ- እንየውና ያኛውን ደግሞ አብረን check እናደርገዋለን።
okay ደውዬ ነው እሱን የምነግርሽ
withdraw ን አይደል ያደረግከው? ቴሌግራም ላይ አዎ።
ጻፍልኝ፣ ችግር የለም አየዋለሁ።
እሺ፣ አ- እሺ ID ው- ID ውን እልክልሻለሁ በዛው ይሄን አድርጌ ከልልኝና እሺ እስከዛኔ ምን እሺ ስለደወልክ እናመሰግናለን። መልካም ቀን።
ላንቺም